ጤና ይስጥልኝ። Hello ጤና ይስጥልኝ። አሪፍ ፔይ ከአመኝ ባኮ ምን ልርዳው?
እ፣ እንትን የቻኖሊ ፍሬንድሺፕ ጋር ያለው አንድ customer ተጠቅሞ
እም አንድ customer hello አንድ customer service ኣችንን ተጠቅሞ አዎ
እ፣ double charge ሆኖበታል። ሁለት ጊዜ ተቆረጠበት። አሪፍ POS ተጠቅሞ ማለት ነው።
Okay ሁለት ሺህ ሰባ ምናምን እናንተ ጋ ገብቷል?
እ፣ ከ customer ኡ መቆረጡ እኛ ጋር POS ኡ ላይ አንዴ ነው የሚያሳየው።
ከሱ ላይ የተቆረጠው ሁለት ጊዜ ነው።
ሁለት ጊዜ ለእሱ text ገባለት። ሮብ ዕለት ነው ሮብ ዕለት ነው። እሺ
ሮብ አዎ
እሺ ስምዎትን ማን ልበል
እኔ ነጻነት እባላለሁ።
ነጻነት።
ወይ- waiter ነኝ እኔ እዛ።
እሺ ስልክ ቁጥር ይሄ ነው።
ስልክ ቁጥር እ፣ ቆይ ሌላ ልስጥሽ
እሺ ወይ የ customer ኡን ተቀብዬ ልደውል እንደገና ወይ አይ። አይ እ- ይሄ ነው ይዤዋለሁ።
የእሺ ዜሮ ዘጠኝ
እሺ
እ፣ ዘጠና ሁለት
ይሄንን ነው ስልክ ቁጥር ላይ ያዘው አይደል?
አይ ይሄን እየነገርኩሽ ያለሁትን ያዥ። በዚህ አታገኝኝም ብዬ ነው።
ይሰማል?
በዚህ አታገኝኝም፣ ይሄኛውን ቁጥር ያዥ እባክሽን። አንድ ሰጥሽን ያዥ።
መስመር ላይ ያለው
hello ይሰማል?
አሁን ይሰማል።
ዜሮ ዘጠኝ እ ንገረኝ። ይሰማኛል
hello hello ይሰማኛል። እኔ ይሰማ ይሰማል። ዜሮ ዘጠኝ ዘጠና ሁለት ዘጠኝ ዘጠና ሁለት ዜሮ ሰባት አስራ ሰባት ሰማንያ
ዜሮ ሰባት አስራ ሰባት ሰማንያ ይሄ የ- የ- የ company ው ስልክ ቁጥር ነው አይደል?
የ- የእኔ ለ company ው የምጠቀምበት ማለት ነው። በዚህ ስልክ ቁጥር ሁሌም ታገኛላችሁ።
okay friendship ታኖሊ እሺ።
እሺ እየተቆራረጠ ነው።
እሺ ምን ችግራችን ለሚመለከተው አካል አስተላልፍሎታለሁ።
እሺ እሺ ማን ልበል አንቺ?
ኢክራም ሳምቲንግ
እሺ መልካም ቀን።
ሳምቲንግ